ጤና ይስጥልን።
አብሮ ይስጥልን ጤና ይስጥልን።
አብሮ ይስጥልን አብሮ ይስጥልን።
ምን ልርዳዎት አባት?
እዚህ ቢያስ ሰሜን ሲል reception ስልክ ቁጥር ፈልጌ ነው።
ሰሜን ሆቴል እና
አዎ
ይጠብቁኝ። እሺ ያዙ ዜሮ አስራ አንድ አንድ
እሺ
ሀምሳ አምስት
እሺ ዜሮ ዜሮ ስልሳ ሰባት
ዜሮ ዜሮ
ስልሳ ሰባት
ሰባት ተቀያሪ ያላቸው ልስጦት
እስቲ ድገሚ።
ዜሮ አስራ አንድ አንድ እሺ ሀምሳ አምስት
እሺ ዜሮ ዜሮ ስልሳ ሰባት እሺ አይ እሱ አልተናግሎኝ ነው እሱን አለኝ።
እሺ ዜሮ አስራ አንድ አንድ እሺ ዜሮ አስራ አንድ አንድ ሀምሳ አምስት ሀምሳ አምስት ሰላሳ ሁለት እሺ
አርባ
አርባ አርባ እምቢ ካሉት ሰባ የመጨረሻውን አድርገው ይደውሉ ሰሜን ሆቴል እሺ
እሺ